ከ Mr and Mrs ነው? Hello Hello
Hello፣ ፍቅር አቤት።
እንዴት አደርክ? እ እግዚአብሔር የሞተር order ነበረኝ ከ Mr and Mrs ወደ ጎሮ
ጎሮ እ ሞተር ነው። እርግጠኛ ነሽ?
አዎ የሞተር ነው።
እሺ፣ ምን- ይግባ
ይግባ ምን አማራጭ አለ?